ሄሎ ጤና ይስጥልኝ ቃል ኪዳኔን ከብስት ቤት ምን ልርዳው?
እማ የሆነ እንትን በልቼ ብሩ አልገባልኝም ነበረ።
ትኬት ነው
አ
እሺ መቼ ነው የትናንት ትላንትና እሺ ካሸር ኮዱን ይንገሩን ታርሟል ወይስ ገና
አረ ታረመው እንደናል ኮሽ ዊዝድሮ አድርገው ነው ያልገባሉት ነው ኖ ወይስ ኖ ጭራሽ አይ ነው ከን- ብሎ አል ብሩ አልገባም ከነ
እሺ cashier ኮዱን ይንገሩኝ አስራ ሶስት ሰማንያ ሶስት
እሺ አስራ ሶስት ሰማንያ ሶስት ሰባት